የሚል ጤና ይፈልጋል። ኪዳን ከብስቴት ምን ልርዳው?
ይህችን ካሸር ኮድ ቼክ አድርጊልኝ ማ
እሺ እንገሩኝ።
አስራ አንድ አስራ አንድ ሰላሳ ዘጠኝ እሺ
ዘጠና ስድስት እሺ
ሰማንያ ስምንት ሰማንያ ስምንት አዎ
እሺ ሎስት ነው አንድ ሎስት በአራት በአራት ጨዋታ
እሺ ናት። አመሰግናለሁ።
እሺ መልካም ቀን።